ሄሎ ፍቅር ነኝ።
ፍቅር እንዴት ነሽ?
ሰላም እንዴት ነህ?
ሰማንያ ዘጠና ስድስት ስንት አልከኝ?
ሰማንያ ዘጠኝ ዘጠና ስድስት ሰማንያ
ዘጠና ስድስት ይሰማላ አዎ ሰምቻለሁ።
ሰማንያ ዘጠኝ ዘጠና ስድስት ቢጂኤስ ነው። ገና አሁን አልሰጡኝም። እዛው ምግብ ቤት ጋር ነው።
እሺ ጠብቀህ ስራው እሺ።
ሰዓት ይልኝ
እኔ አስተላልፍልሃለሁ አሁን ያሳውቅ በዛው ልንገርሽ። ሌላ ደግሞ ዘጠና ሰላሳ ስድስት ተቃራኒ ወርደ ራሶች ይልኝ ቆይ አንዴ ይህንን ልጽ እንትን ልበል አንዴ እሺ።
ጠብቀኝ። ሰማንያ ዘጠኝ ዘጠና ስድስት
እሱን ፔኑንና እንትኑን ሪፖርት አድርጊልኝ። ፔኑን ታስተጓላ
እሺ ተቃራኒ ሁለቱንም ንገረኝ።
ተቃራኒው ደግሞ ዘጠና ሰላሳ ስድስት
ዘጠና ሰላሳ ስድስት ሰላሳ ስድስት እየሰራ okay የቢቱን ነው ይሰራለሁ። እሺ እሺ። በጌታ
ምን ነው ምን ነው ፍቅር እ? እስቲ ጋር ተሳስቼ ከቻኑ ሰሚት ወደ ሴነት ፋሲካ
እኔ ከሆነ አይደለሁም ፋሲካ አይደለም
ቃል ቃል ቡሽራ አስወጥቼ እልሃለሁ። እሺ ዘጠና ሰላሳ ስድስቱን እሺ ያንኛውን ደግሞ ሪፖርት አድርገሽልኛል አ ሰዓት አዎ አዎ earning ኡን ደግሞ በዛው ነካ ነካ አለኝ እሺ ፍቅር እሺ እልሃለሁ። እሺ እሺ አመሰግናለሁ ሌላ ልንገርሽ
የራስክ ነው
ምን አልሽ እ? የራስሽ የዚያድ ነው?
ነው እዛው ይለት የዚያድ ነው
እሺ ዚያድ
ሄሎ
ወይ ሄሎ
ንገረኝ ሄሎ ፍቅር ሶስት order እኮ ይዤ ነው እ?
ሶስት order ይዤ ነው
ሶስት order እሺ ምንድን ነው እ።
እንዲሆንልን ነው አንዱ እንዲወጣለን አ
ዚያድ ከየት የት ነው
ከዲጄስ ከቻሎኒ ሳሎኒ
ቆይ አንዴ ንገረኝ እስቲ order ነበር
እ፣ ዘጠና አምሳ
ዘጠና ሀምሳ ሶስት ዘጠና ስልሳ አራት
ዘጠና ስልሳ አራት
እ፣ ሁለቱን የጠራኋቸው ነው
እሺ የሚወጣልህን ንገረኝ ዘጠና ስድስት
ዘጠና ሰላሳ ስድስት እ፣
እሺ አንዴ ጠብቀኝ ወይኔ ጉዴ እ?
ሌላ እንዳለን አለብኝ ወይ ይኸው እያየሁልክ ነው እሺ እ፣ ነቢቱ ሰሚት ከቻኖሌ ሴም ሲያምሮኝ ከቻኖሌ ሴም ሲ- ይሄ መጨረሻ ላይ ነገርከኝ ነው የሚወጣልህ ሰላሳ ስድስት አ ዘጠና ሰላሳ ስድስቱ አ ግን አይተኸዋል ግን ደቂቃውን
እኔማ እኔ እኮ ሁለት ደቂቃው ነው።
ሁለት ደቂቃው ነው ገና
ዳስ ጀምር ቡና አምሮኝ እኮ እየሄድኩ ነው።
እ እሺ
እ፣ ዘጠና ስምንት
ሄሎ ዚያድ ወይ የፍቅር ዘጠና ሰላሳ ስድስት ሲቀጥል አሁን ቁሽራ ያስወጣሁለትን ነው አንድ አንተ ያዝከው ኧረ እኔማ ሌላ መስሎኝ እኮ ነው
እዚሁ ይቅርታ።
እርስ በርስ እሺ አቶ ጥጥ አትናበቡ።
ይሆን? ይህ ዘጠና ሰላሳ ስድስት ነው። እሺ ያስወጣውለን።
እሺ፣ አመሰግናለሁ ፍቃድ።
እሺ፣ ቻው።
እሺ፣ ቻው